ጤና ይስጥልኝ ማኒባባ።
ጤና ይስጥልኝ። የወጋገን ባንክ እዚህ አትላስ አካባቢ ዛትን አድበት አድርጋችሁ ነበረ። ከዛ ወደ- ወጋገን ባንክ አ
መስመር ላይ ነው፣ አትላስ አትላስ አካባቢ
መስመር ላይ ነው። አባት እ እ?
መስመር ላይ ነው።
አዎ። አይ መኪና ለመግዛት ፈልገን ነበርና እሺ
ሁለት ሺ ሰባት ኮሮላ
ሁለት ሺህ ሰባት ኮሮላ አለን ካችካላ
እ፣ ስንት ነው ዋጋው?
ሁለት ነጥብ ስምንት
ሁለት ነጥብ ስምንት አዎ
Okay። ከዛስ የሚቀንስ አለ? በ- እስከ ሁለት ነጥብ አምስት ድረስ መሄድ ሁለት ሺ ሶስት ሁለት ሺ አራት
ሁለት ሺህ ሶስት ሁለት ሺህ አራት አዎ፣ አሁን ላይ የለንም አባት።
የለም በተላላፊ ነው ያለው። ሁለት ሺ ሰባቱ
ታድጋ ለጥፏል።
ለጥፏል። ሶስት እሺ፣ የት ነው አካባቢያችሁ?
እኛ ጥሩ።
መስቀል ፍላወርና ፓስተር እንገኛለን።
ፓስተር ጋር ጥሩ። እሺ፣ እሺ።